ድረስልኝ ስልክ መረጃ ማዕከል እባክዎ ምን ልርዳዎት?
ሰላም እንዴት ነሽ?
ደህና ነኝ ይመስገን ልርዳዎት አለሁ። እ የበረራ information ልጠይቅሽ ነበር።
ይቻላል
እሺ እ ከኢትዮጵያ ኒካራጓይ flight አለ እንዴ?
የት ሀገር ኒካራጓይ የት አሉኝ ይቅርታ ኒካራጓይ Central America
ኒካራቨርት ነው የሚሉኝ እም
አንድ ጊዜ check ላድርግልዎ እ ለመቼ ነው የሚፈልጉት ከፈለጉ
እስቲ ያለውን ቀን ትነግሪኝና ከመቼ ጀምሮ ትራንዚት ነው የሚሆነው direct flight ስለማይኖር ትራንዚት የሚያደርግበት እንትን ማወቅ ስለፈለግኩኝ ነው እ ከሳምንት በኋላ ያለው or ሰኞ ሰኞ ከሶስት ቀን በኋላ
እሺ ሀገሩን ግን ይቅርታ በጣም spell ያደርጉልኛል ኒካራ ነው ያሉኝ N I K
N N I እ C
ሲ ነው ሲ ቻርሊ ኤ spell ኡ ልንገርሽ የ airport code ኡን እሺ ደስ ይለኛል ሜጋ M G A
M G A
ኒካራጋ
ካፒታፓ ነው እያሳየኝ ያለው M G A ነው ያሉኝ አይደል Mike Golf Alpha እም M G A እያሳየኝ ያለው ታፒታፓ ነው
ካፒታል አ
ኒካራጋ የእንትኑ airport code ኡ እንደዛ ነው ያሳየኛል M G A እሱ ታፒታፓ ነው የሚያሳየኝ እሺ ኒካራጋን spell ላድርግልሽ እስቲ አ
እሺ N I እሺ
C C A እሺ
R R A A
G J
J ሳይሆን G G እሺ U A U A ኒካራጓ okay እሺ ትንሽ ጠብቁኝ እሺ ይቅርታ በጣም ችግር አ።
የለውም።
ስለዚህ ቀኑን ከመቼ ጀምሮ ይልኝ ያሉኝ ይቅርታ በጣም ሰኞ ከሰኞ ማታ
ደርሶ መልስ ነው one way ብቻ ነው የማይለዎት አይ round trip round trip ለመስ ለስንት ቀን በኋላ የሚመለሱበት አስር ቀን
ከአስር ቀን ሰኞ ማታ አስራ ሶስት ሺ የሚመርጡት አየር መንገድ አለዎት
አይ እ፣ አንት- እንትን አሪፍ የምትይው ካለ recommend አድርጊ
ትራንዚት ነው የሚሆነው ሁለት ቦታ ነው የሚቆመው flight ኦቹ የት የት
እ፣ አንደኛው ዋሽንግተን እና እስቲ ቆይ እሺ ልዩነት የሚቀርበው stop ትንሽ ደቂቃ ይሰጡኛል የሚቀርበውን መርጬ ችግር የለም።
ልንገሮት እሺ አመሰግናለሁ hello
አለ እሺ አመሰግናለሁ በጣም መስመር ላይ ስለጠበቁኝ ሰው ከላይ ያገኘሁት እና the cheapest ያገኘሁት ከአዲስ አበባ እ፣ ኒካራጋ የሚሄደው ሁለት stop ኦች አሉት የመጀመሪያው ዋሽንግተን ዲሲ ላይ ነው ሁለተኛው ደግሞ ቴክሳስ ላይ አድርጎ ከዛም በኋላ ነው ኒካራጋ የሚገባው okay
ዋጋውን ሌላ አይቼ ልንገሮት ሌላ አለ፣ የለም ሌላ አለ ምኑን ልይዞት ዋሽንግተን ሌላ የሚገባ ሲሆን እ፣ ፓናማ ሲቲ or ሌሎች አሁን እንደዚህ ትራንዚት ታደረጊ ትራንዚት ቪዛ ያስፈልግሻል ነው ለዋሽንግተን ከባድ አይሆኑ
አሜሪካ አይደል አንድ state ስለሆነ አይሻልም እሱ ሌላ እንደ ለንደን አርፎ የሚሄድም አለ አይ ዞሮ ለአሜሪካ መግቢያ ቪዛ ይኖሮት አይደለ ኒካራጋ ለመግባት ቪዛ የኒካራጋ ቪዛ ነው ያለኝ
okay ስለዚህ ቪዛ information ከፈለጉ መልሼ ልደውልልዎት አጣርቼ እርግጠኛ ለመሆን በዛው የምታጣሪልኝ ልንገርሽ ሁለተኛው ለንደን ነው አይደለ አዎ ለንደን ለንደን ከሆነም ግዴታ ትራንዚት ቪዛ ያስፈልጋል መሰለኝ እሱን ለማድረግ ምን ያስፈልገኛል? የሚያስፈልጉት በምን ያህል ጊዜ ያልቅልኛል?
ቪዛውን ነው ለው ወይ ቪዛውን?
እሺ ሌላ ማጠራሩት አለ። ሌላ ሌላ ሌላ ደግሞ ከ Europe ውጪ በፓናማ ትራንዚት የሚያደርጋለ ብለው ነበረ።
እሺ ፓናማ ሲቲ ላይ ትራንዚት የሚያደርጋለ
ትንሽ ከመጨረሻው እየወረድኩኝ ነው። እኔ ጋ የሚያሳይ ለንደን እና ዲሲን ብቻ ነው።
okay ስለዚህ እሺ የቪዛ information check አርግና መልሼ ልደውል መልሼ እኔ እደውልልዎታለሁ መልሼ እሺ መልካም ቀን እናመሰግናለን ስለደወሉ